ሰላም ጤና ይስጥልን። ችብችብ እባክዎ ምን ልርዳው?
ሰላም ነሽ? እኔ መቤት ሰላም አለን።
አለን እግዚአብሔር ይመስገን። አድራሻ አሪፍ አካባቢ ነው።
ይቅርታ እኔ ለ- ያለው ኮተ- ኮተቤ ካራ ሽንኩርት ምናምን ልገዛ ፈልጌ ማዘዝ ፈልገው ነው። የት ነው ያሉት እርሶ?
እኔ ካራ ኮተቤ አቤም ሆቴል ከፍ ብሎ ካራ ኮተቤ ይቻላል። አዎ ኦርደር ማድረግ ይችላሉ።
በኦርደር ነው እንጂ አዎ።
መምጣት አይቻልም? የት አይቻልም።
ነው አድራሻ?
በስልኮት ነው order የሚያደርጉት። ቹቺፕ የሚባል application አለ። እሱን አውርደው ነው order የሚያደርጉት።
እና በዛ መልኩ ነው ማግኘት የምችለው።
አዎ በዛ መልኩ ነው order አድርገው የሚጨርሱት። ዛሬ order አድርገው ከጨረሱ ነገ ይመጣል።
በቃ በስንት ማለት ከስንት ኪሎ ነው የሚቻለው? መነሻዋ ስንት ነው?
ዝቅ- ዝቅተኛ አንድ ኪሎ
አይደለም ለማዘዝማ በርካታ ጊዜያን ሶስት አራት ሆነን ነው እሺ፣ እስከ እስከ ሀያ ኪሎ ሰላሳ ኪሎ መምጣት ይቻላል።
ሰባም ሀምሳም ይቻላል ከሰላሳ ድረስ አይ ሶስት ነን አስር አስር ኪሎ ለማድረግ ይቻላል። እንደፈለጉ ማዘዝ ይችላሉ። መቶም ኪሎ ይሁን እናመጣለን።
እሺ፣ መቤት አመሰግናለሁ።
order ያድርጉ። እሺ፣ መልካም ቀን።
እሺ።